been all my life. ልጅ አለምንም እየደወልኩለት ነው። ከስተመር ስልክ አያነሳም ተብሎ መልሷል። ሄሎ
እ ልጁ አለም ወይ ወይ ከስተመር ስልክ አያነሳም ብለኝ ነበር።
አ አነሳለህ እንዴ? ተገናኛችሁ እንዴ?
አላነሳልኝ።
መልሰው በቃ
የት?
እዛው ገበሬ መልሰው
እሺ
መልሰውና ደውላ አሳውቀን።
እሺ